Hello, can I assume this with?
Hello.
Hello.
Hello.
There's someone?
ይሰማል።
ጤና ይስጥልኝ። ቤስት ቤት ነው ምንነዳ
ከቤስት ቤት ወደ ንግድ ባንክ ትራንስፈር አድርጌ ነበር።
እሺ፣ በዚህ ስልክ ቁጥር ነው በደወልክበት?
አዎ፣ መቼ ነበር ያደረገው?
ዛሬ
እሺ፣ ቼክ እያደረኩት ነው። መስመር ላይ ጠብቀኝ። እሺ ስንት ብር ነበር?
ስምንት መቶ አራት መቶ ሶስት መቶ ሶስት መቶ እሺ እሺ processing ላይ ነው። እሺ ከቻፓ ወደ ባንክ account የሚደረጉ transaction ኦች ላይ እነሱ ቻፓ system ላይ ትንሽ ስለሚይዝ ነው። ትንሽ ቆይቶ ይገባላል። እሺ ሌላው እሺ እሺ ይገባላል። processing ላይ ስለሆነ ነው። ወደ ባንክ account የሚደረጉ transaction ኦች ላይ ትንሽ ጊዜ ስለሚፈጅ ነው ከቻፓ side።
እሺ እሺ እሺ መልካም ምሽት።